hello አለቃ ጋር ገብቼ ነው። በጣም ይቅርታ።
ችግር የለም ላገናኝሽ።
እሺ
ሄሎ ሄሎ፣ ሰላም ነሽ? እኔማ ቤት እግዚአብሔር ይመስገን። እንዴት ዋል?
አለሁ እግዚአብሔር ይመስገን። PNR ልንገርሽ?
PNR አለ?
አዎ
እሺ ንገሪ።
David Alpha David Alpha
David Alpha Fox Zebra Charlie Fox Tango Delta Charlie Charlie Tango።
ታም። እሺ ስልኩ ግን አይሰማም ወይ?
እሺ አሁን
መጨረሻው ምን ነው? hello Tango እሺ David Alpha Fox David ነች?
Alpha Fox Zebra እሺ። OK ቻር- Zebra ነው።
አዎ Charlie Tango
እሺ አገኘሁት። ዘጠኝ እሺ።
ሰዓት ተኩል ነው አዎ የተያዘላቸው።
ዘጠኝ ተኩል ነው። ቦታ እሺ።
የሚያዥልኝ ፊት ለፊት ላይ እሺ።
እሺ ስንት ላይ ይኖራል እስቲ ይልኝ።
እ፣ ፊት ነው አዎ ፊታ እስኪ ፊት ለፊት እ፣ ማለት ፎን ፊት አይ ፍሮንትማ ይከፈላል። ከዛ ኦኬ ቀጥሎ አስራ ሶስት ኤሪያል አድርግልኝ።
እባክሽን የኔማ ቤት እሺ።
እሺ እሺ ታንኪዩ የኔ እናት እሺ።
እሺ